hello hello ሰላም ጤና ይስጥልኝ።
ሰላም እንዴት ዋልሽ? ትኬት ፈልጌ ነበረ።
ምን አሉኝ?
ትኬት ፈልጌ ነበር ለነገ እሺ ይቻላል።
እ፣ እና ምንድን ነው የማደርገው?
አካውንትን እልክልዎታለሁ። በ account ኡ ማስገባት ይቻላል። ስምዎትን ማን ልበል?
እ፣ ሊና ሊና ማለት ነው።
ሊና ከበደ
ስልክ ስንት ነው? ሊና ዜሮ ዘጠኝ ሁለት ሰው ነው እሺ ስልክ ቁጥር ዜሮ ዘጠኝ ሰላሳ ሰባት ሰላሳ ሰባት ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት አስራ አምስት ሰማንያ ስድስት አስራ አምስት አ የስንት ሰዓቱን ነው?
የስምንት ሰዓት አለም ሲኒማ ያለው አ ለሁለት ሰው እሺ።
አ ከዛ በዚህ አስገብቼ ምንድን ነው የማደርገው?
ምን አሉኝ?
አ፣ ብሩን አስገብቼ ምንድን ነው የማደርገው? በ mobile transfer ማድረግ ይቻላል? አ?
አዎ transfer ያደርጋሉ። ሲመጡ receipt ኡን ያሳዩናል። እኛ ትኬት እንሰጦታለን።
እሺ፣ screenshot ያደረኩትን ይዤ መምጣት ነው አዎ አዎ ወይ የግድ slip መሆን አለበት?
ምን አሉኝ?
የግድ slip መሆን አለበት የባንክ ወይስ screenshot ያደረኩት ይሆናል?
ኧረ ትንሽ በቂ ነው።
መልካም እሺ።
transfer ባለበት ችግር የለውም።
እሺ ዛሬ ብንመጣ ትኬቱ በር ላይ ይኖራል?
ምን አሉኝ?
ዛሬ ብንመጣ እዛ ትኬቱ በር ላይ ይኖራል?
ዛሬ እ
ዛሬ
ትኬቱ ዛሬ ከፈለጉ የ- ለከፈሉበት ደረሰኝ እንሰጥታለን።
okay እንጂ ትኬቱ የለም።
ያው ነው። ነገ ደግሞ እንቀይረዋለን።
መልካም እሺ። እሺ አመሰግናለሁ ላኪልኝ።
እሺ ሊና